ሄኖክ ይመስልኝ ቃል ኪዳንን ከሚስት ቤት ምን ልርዳው?
የሆነ ትኬት ነበረ scan አያደርግልኝ እንድትፈቃብሽልኝ ነው።
ምን አሉኝ?
ትኬት ነው?
scan አያደርግልኝ እንዲከፈትልኝ
እሺ ticket ID ውን ንገሩኝ።
አ፣ ኮዱን አዎ
እሺ አስራ ሁለት እሺ
ዘጠና አምስት እሺ
ዘጠና አንድ እሺ
ሰማንያ ሶስት
እሺ ያው ታርሞሉታል። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ጨዋታ ታርሟል። የቀሩት ሲያልቁኝ ታርሟሉ።
እሺ እንትን እስከምን ፋርማካሊሲዮን እስከሚለው ታርሟል።
አሀ ሌላውስ ሌላው ገና ነው፣ ሲያልቅ ይታረማል። ሰዓቱ ገና እሺ ነው።
አ፣ እንትኑስ እም።
እ፣ ይሄንንም የለኝ ሌላም አለኝ እሺ
እሺ አስራ ሁለት አስራ ሁለት ዘጠና አንድ እሺ
አስራ ስድስት እሺ
ዜሮ አንድ
ይሄ lost ነው፣ ሙሉ ታርሟል።
እሺ አሁን ሌላ አለኝ አንድ እሺ አስራ ሁለት አስራ ሁለት ዘጠና አንድ እሺ
አስራ ስድስት እሺ ሰላሳ እሺ፣ ይሄም lost ነው፣ ታርሟል።
እሺ ጥሩ።
እሺ መልካም ቀን።
እሺ ዳንሱ